ጤና ይስጥልኝ።
ጤና ይስጥልኝ። Best Bet ነበር
ቅዳሜ ማታ ስድስት ሰዓት withdraw አድርጌ እስካሁን ድረስ ብሩ አልገባልኝም።
OK፣ እሺ። በዚህ ስልክ ነው Best Bet የምትጫወተው?
አይደለም።
OK፣ እሱን ስልኩን ንገረኝና ብሩንም ንገረኝ። እንደገና check ላድርግልህ።
ዜሮ ዘጠኝ ስልሳ እሺ፣
ስልሳ ዘጠኝ ስልሳ ዘጠኝ ዜሮ ሁለት ዜሮ ሁለት ስልሳ ስድስት ስልሳ ስድስት እሺ፣ አንድ ጠብቀኝ። እሺ፣ ሁለት ሺህ ብር ነው።
እሺ፣ እሺ።
ከገባ ጥርስንም ጋብዛችሁ ቀቀለ አበኛን እግዚአብሔር አንተ ስንት ቀን ይህ እኮ ዘመን ልጅ ካፌስ ሁለት ተሸጠለጣል ደግሞ በኋላ ስማ ገብቶኛል እኮ እሱማ ግን ቢያልፍኝ አላለቀም ቼክ ተደርጎ
አንዴ እሺ፣ አንዴ እያየ ነው። እሺ፣ እሺ እሱን አይደለም እኮ እኛ እናወራበት
ሄሎ ሄሎ ሄሎ፣ አቤት።
እዚህ የሚያሳየው ማለት ነው ባላንስድ እንደሆነ ነው። ስልኩን ምን ጋር እሺ ዜሮ ዘጠኝ ስልሳ ስልሳ ዘጠኝ ዜሮ ሁለት ስልሳ ስድስት ራሱ እኮ በሱ አልገባም። እሱ እሱን ካልጠቀማት እኔ ብር
ገብቷል የሚለው ግን እሺ፣ ድጋሚ እንተልላለን። እሺ፣ ሪፖርት እናደርግልሃለን። በቃ ግን ብቻ balanced ብሏል።
ምንም ግን የገባ ነገር የለም እስካሁን ድረስ።
ከ SantimPay ነው የሚቀረው ማለት ነው። እነሱን እንትን እንላለን፣ እናሳውቃለን። እሺ እሺ፣ ራሳችን አንድ ሳምንት ይሞላል። እኔ ግቢ ተማሪ ነኝ፣ ራበኝ።
እሺ፣ እሺ፣ ወንድም እሺ